ጤና ይስጥልን ማሪባባ
ያካ
ጤና ይስጥልን አብሮ ለዘለ ኦሮሞኛ የምትሰበላችሁ የለንም አባት አማርኛ በአማርኛ ብቻ?
አዎ አማርኛ
እሺ ችግር የለም የቻልኩ እሞክራለሁ። በቃ እሺ
መኪና ፈልጌ ነበር። ቲክቶክ ላይ ቪዲዮ እያየችው ነው።
ምን መኪና ነው ያዩት
አይ ሰሞኑ አላየሁትም፣ በፊት ነው አየሁት። ዲፎርቲ ፈልጌ ነበር። ዶልፊን
ዶልፊን አለን ሁለት ሺህ ስድስት እና ሰባት ሞዴል አለን ሻርክ ሳይሆን ዶልፊን ዶልፊን ዲፎርድ ዶልፊን ሻርክ አልፈለኩም።
በሻርክ ነው ያለን በዲፎርዲ ትዌልቲ
አቀዩዋ እሷ አይቻለሁ ቪዲዮ ላይ አ
እሷም አይመቸኝም። በቃ ሌላ ከተለቀቀ እደውልልሻለሁ። በቃ እሺ እሺ አባት እናመሰግናለን።